hello hello hello
እሺ ሰላም ከቤት ነበር የምደውልልሽ።
ሰላም ናችሁ?
እንዴት ነሽ? ሰላም ነው? እሺ ቴሌግራም ላይ እያወራሁሽ ነበረ እና የ- የየትኛው ፋሽን ነው ያልሰራ ያለው?
ገራጅ ሰፈር እኮ ጋራጅ ሰፈር shop ኡ ነው። የማን ነው ያልሰራው?
ቢስ መቅደስ የመቅደስ አዎ
እሺ እሱን ልጠይቅሽ ብዬ ነው። እሺ ይሄ ዲስክ accept በልኝ። እሺ hello accept በይኝ፣ እ accept በይኝ። ይሄ ዲስክ ልከሽልኝ አይደለ? accept በይኝ። እሺ እሺ እሺ
መብራት ጠፍቶ ሲመጣ ይጠፋል።
አሁን የለም
አለ
እኮ አሁን accept በልኝ ለመግባት እኮ የእናንተ accept ማለት አለባችሁ።
እሺ እሺ እሺ
ሄሎ ሄሎ አቤት እ ሰላም ነው እ እንትን ነው ይኸውልሽ መብራት ጠፍቶ ጠዋት ላይ ማስተካክላችሁት ነበረ ልክ መብራት ጠፍቶ ሲበራ ማለት ነው cashier የሚለው link አያመጣም login የሚሉበት cashier one cashier two ብሎ የሚመጣው ነገር አለ አዎ save አልተደረገም መሰለኝ okay እሺ አዎ እሱ ነው ማያመጣላት አሁን የተላከው የኔ ዲስክ ማለት ነው እሺ login ጃር ነው ካላችሁ- አይደል system ኡ እ?
በር- እ ጂአር ነው አይደለ system ኡ ጂአር አዎ ጂአር እሺ
save አድርጉት እንትን ካላችሁ በኋላ ማለት ነው ጠዋት ላይም save ስላልተደረገ መሰለኝ እሺ መልሱ እ የጠፋው።
እና የ cashier ኡ የመቅደስ ነው cashier ኧሯ የመቅደስ አዎ መቅደስ አስፋው እሺ እሺ እ user ና እንትን ታስገቢያለሽ እሺ አሁን እ እ user እና password ታስገቢያለሽ አንዴ link ካስገባሁልሽ በኋላ ማለት ነው ችግር የለውም hardware ID ውን ብቻ አስገቢ user ና password ታስገባለች እነግራታለሁ እሺ እሺ ችግር የለውም